Reste avec ኢቲኤስ ተባኩት ምን እርዳት
ሜክሲኮ ጋር የኢትዮጵያ አየር መንገድ ይሰራል።
ምን አሉኝ?
ሜክሲኮ ጋር
ሜክሲኮ ጋር ሄሎ፣ ይሰማል።
እንግዲህ
ድምፁ ድምፁ የተቋረጠ ነው።
ሜክሲኮ ጋር የኢትዮጵያ አየር መንገድ ኦፊስ ይኖራል okay ቆይ አንዴ ይታገሱ
እ
አዎ አለ።
location እ፣ ትልክልኛለህ?
እሺ አንዴ ይታገሱኝ።
እሺ።
ብሔራዊ ብሔራዊ ጋር አንድ አለ እና ደግሞ ጠይቅ ብሔራዊ ጋር ፋብሪካ- ተነስተዋል እሱ
እሺ እና ደግሞ ጠ- ጠይቅ ፋብሪካ ጋር
የትጋን ጤት ፋብሪካ
ጠይቅ ፋብሪካ ከፋውንቴኑ አሁን ከተሰራው ከፋውንቴኑ ወደ ወርታች ሲወርዱ ናይል አሳ ቤት ጋር
እ እ?
ናይል አሳ ቤት ጋር ከፋውንቴኑ ወደ ታች ሲወርዱ ወደ ወደ ሳር ቤት የሚወስደው መንገድ ጋር
እኔ አሁን አደባባዩ ጋር ነኝ
እሺ ወደ ሳር ቤት የሚወስደው መንገድ ጋር እ
ናይል አ- አሳ ቤት እዛ
ናይል አሳ ቤት
ናይል አሳ ቤት ጋር አ
እሺ
እሺ ሌላ መረስ ነገር ይኖራል
ሎኬሽን ብትልክልኝ አሪፍ ነበር እሺ
እሺ ደውል ነው አመሰግናለሁ መልካም ቀን